ነው።
ጤና ይስጥልኝ የኔ እመቤት።
አብሮ ይስጥልን የኔ እመቤት።
እንዴት ነሽ? ይኸውልሽ አንድ ሆምባግ የሚል እ ሱቅ ፈልጌ ነበረ የሆነ ቁም ሳጥን የሸራ ተገጣጣሚ እንትን የሚለው እና ስልካቸውን ማግኘት አልቻልኩም።
የኔ እመቤት ይሄን ስልክ ቴሌ ሸጦታል። ሪል ስቴት ስምንት አንድ እህ።
ሁለት ሶስት ብሎ ደውሉ።
ስምንት ስምንት አንድ ሁለት ሶስት ሁለት እሺ ሶስት።
የኔ እሺ እሺ እምቢ ካሉት መልሶ ይደውሉልኝ።
እሺ የኔ እሺ እሺ